هلا هلا હા કાલે કોઈ બેંકિંગમાં એપ્લિકેશન સંઘર્ષ કોઈ વગેરે ఏమి హలో ሄሎ ጤና ይስጥልኝ አቤት እ ዊፕላስ የሚባለውን አፕ እንዳወረዱ ለማረጋገጥ ነበረ ምን ዊፕላስ ዩ ፕላስ ዊ
ምንድን ነው እ ነግሬያት ነበረ ነች ሌላ ሰው ነው እሺ አይ አናግሪያቸው አልገባኝም ብላኝ ነው እና እሺ እ ዊፕላስ app ኡን ማውረድ ነው ፕሎ- Play Store ላይ
እሺ ዊ ፕላስ አዎ እሺ የምንድን ነው የምን application ነው እ የዊፕላስ app ነው ውስጡ የተለያየ service የሚሰጡ ድርጅቶችን አንድ ላይ የያዘ ነው እና አንደኛው ደግሞ የእናንተ አይነት የሚሰጥ service ነው ፈርኒቸር የሚሸጥ
okay online ለመሸጥ ውስጡ እናንተ ብትመዘገቡ እ information ኣችሁ ሰው ጋር በቀላሉ ይደርሳል እና አንድ ሰው ከእናንተ ፈርኒቸር ቢፈልግ በራሳችን delivery እናደርጋለን
okay እና እዛ ላይ እንድትመዘገቡ ነው።
እሺ ከ Play Store ከ Play Store ጋር ታወርዳላችሁ ወይስ ቀጥታ አሁን link ልላክላችሁ በስልክ ቁጥራችሁ?
እ አየዋለሁ ግን ደግሞ ብትልኪልኝ አሪፍ ነው እሺ በቃ እልካለሁ።
እሺ እሺ አመሰግናለሁ። መልካም ቀን።
ሌላንቺ